እዚህ ከዳኖ ወደ ጣፎ ከዳኖ ወደ
ጣፏ
ወደ ጣፎ። እሺ ምን አይነት አ- አምቡላንስ ነው የምትፈልጉት? ዊልቸር ነው stretcher ነው?
አይ መታጠፋችሁ ቀጥ ሄደ
እ ተኝቶ ሚሄድ okay ኦክሲጅን ይጠ- ይጠቀማሉ? ኦክሲጅን ይጠቀማሉ?
አይ አይጠቀሙም።
ኦኬ እኛ ምንድን ነው በመኪና ለመውሰድ እንትን ብሎ ነው ማለት ኬዛችሁ እግሩ- ምንድን እግሩ ነበረ?
ጋር- እግሩ ጋር እግሩ ጋር ነበርና እግሩ ጋር ምን?
ማጠፍ ስብራት ነው ወይስ ስብራት ስብራት።
ነው ወይስ አ ዱርጋ ስብራት?
ስብራት ነበረ እና ሰርጀሪ ተሰርቶለት አዎ።
አሁን በሌላ መኪና እንዳናረገው ጥስ ማለት ስለማይችል በአምቡላንስ ለመውሰድ እሺ፣ ለማቅለል ስማቸውን ትነግረኛለህ?
ታመነጋሻ ታመነ ጋሻው እድሜያቸው ሰላሳ ሁለት እሺ። ስለዚህ ዋጋውን አጣርቼ እደውልልሃለሁ።
እሺ ደውልልኝ አሁን እደውላለሁ። እሺ።
እሺ